હેલો
હેલો સર
હેલો વય વય
બેતાદર ሊሳደስ አለን አለን እኔ የምልህ ሰውል ባለፈው በፒዲኤፍ የወጣው ናታ የሚባል የኮፊ
አ- አሁን ደውላልኝ ነበረ ማሬ
እና እ፣ ስልኩን ቴክስት አድርጉልኝና እንቀበለዋለን ከዛ ሪፈንድ ይደረግልናል
okay፣ ታሳውቃለህ። ለነገሩ ለሱም ነግሬዋለሁ ካስረከበ በኋላ እንትን እንዲህ በ- እኛ ስንቀበለው እነግርሃለሁ
በቃ እሺ፣ ዛሬ ስለዚህ ወስዷል ማለት ነው driver።
አ፣ እሺ፣ ሰው